ሄሎ
ሄሎ ወንድሜ ሰላም ነው?
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
እኔም
እሺ፣ ምን ልርዳ ወንድሜ?
እ ማታ ብር ወስዶ አርጌ አዎ፣ አዎ።
በዚህ ቁጥር እስካሁን ምንም የደረሰኝ ነገር የለም ወንድሜ። ምን ነው?
እሺ፣ check ላድርግልህ። በዚህ ቁጥር ነው አይደል?
አዎ፣ አዎ፣ አዎ።
እሺ፣ አንዴ ጠብቀኝ፣
እ አንዴ እሺ፣ ጠብቀኝ። እሺ፣ እሺ።
እሺ ወንድሜ፣ እሺ፣ እሺ፣ እሺ። እ
Hello
አ ወንድሜ ስንት ብር ነበረ?
ስድስት መቶ ብር ስድስት መቶ ብር ተመልሶልሃል እኮ ወደ ቤት ቤቱ ወደ ቤት ቤት ተመልሶ ገብቷል። እሺ
እ በዚህ ቤት ላይ አዎ፣ አዎ ቼክ አድርገው እሺ፣ እሺ፣ ተመልሷል። እሺ እሺ፣ እሺ